ጭንቀት ኪዳነ ከብስክሌት የምንደርደው
ቤት ቤት
አዎ ብስት ቤት ነው የምንደርደው።
እንትን ትኬቴ ነጭ ሆኖብኝ እሺ አንድ ጨዋታ አልታረመም ተራ አ አልታረመም ነው።
አልታረምም። አዎ
እሺ ቲኬት አይዲን ወይ ካሽር ኮዱን እንገቢ።
አስር
እሺ
ዜሮ ስምንት
እሺ
ሰማንያ አምስት
እሺ
ዜሮ አራት
እሺ አንዱ postponed ነው አ እኮ እሺ ሌሎቹ ታርመዋል። ለሱ ሀያ አራት ሰዓት መጠበቅ አለቦት። ከሀያ አራት ሰዓት በኋላ ይታረማል።
እሺ እሺ እሺ መልካም ቀን።